አንድ አንድ ቀላብኝ ሳይበቃ ፈጣሪ አትብሉ ሲለን
ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ይሰማል?
አለን ሰላም ነው።
እግዚአብሔር ይመስገን። ምን ልርዳ?
እንትን ትኬት አላነብልኝ ብሎ እሺ
እስኪ እንትን አለ መንገድና ኮድዋን እስኪ ትበል ይቻላል ይቻላል።
አንድ መቶ ሀያ ሶስት አንድ መቶ ሀያ ሶስት
ሀያ ሁለት ሀያ ሁለት አርባ ዘጠኝ ስምንት
እሺ አራት ጨዋታ ልወስዳለሁ። እሺ